ሄሎ
አቤት።
ጤና ይስጥልኝ።
አብሮ ስልኝ ማንበል ሰማንያ አንድ ሰማንያ ስምንት ሊንክስቶን ሆምስ ደውለው ነበር።
በዚህ ስልክ አዎ
ኧረ ከአንተ ጋር ነው እንጂ በዚህ አልተደወለም።
እሺ
ይሄ አቡ ሱጌት ዙረም ሆነ